Hello Hello አሁን ደውለህ ነበር። ስንት ስንት ነው ያልከኝ?
አ- መቼም ነበር አሁን ሰሩ ቦሌ ነው የሚለው አስራ ደግሞ ስድስት አራት ኪሎ ነበር የገባልኝ ማስወጣት ይቻላል ስንት ስንት ነው ያልከኝ?
አስራ ስድስት ሰባ ስምንት እ፣ ጫ- ጻፍላቸው chat ላይ አልታዘዘም ነው ያልከኝ እኮ
አ- አሁን ሰ ደግሞ ኤድናሞል Hello።
branch ነው የሚለው አሁን ሰ ኤድናሞል branch ነው የሚለው የካሳንቺሱ መስሎኝ ነበር ስለዚህ በቃ ቻት ላይ ጻፍላቸው። ቻት እሺ።
ጻፍላቸው። እሺ ጻፍላቸው ቻት